ከሁለት ቀን አለ ሶስተኛ ቀኑ ነው ውስጥ ወርጌ እስካሁን አልገባልኝም።
በምን ሂዶ አድርጋ ነው?
በሳንቲም
ስልክ ቁጥር ንገረኝ። ሴቤስት ቤት ዜሮ ዘጠኝ ዜሮ ዘጠኝ አርባ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ እሺ
ሰማንያ ዘጠኝ እሺ
አርባ አራት እሺ
አርባ ሰባት
ምን ያህል ጊዜው ነው?
ሁለት ቀን አለው አራት መቶ ብር ነበር ውስጥ ያደረኩት።
አራት መቶ ብር ነው አይደል?
አዎ
እሺ ሳንቲም ሰዎች አሳውቀናቸዋል። እ፣ እነሱም እኮ ምላሽ ስጋ የሰጡን እነሱም አሉ።
አላሳወቁንም ነው የሚሉት።
ኧረ screenshot አድርጌ ልክልሃለሁ ቴሌግራም ላይ ቆይቷል።
ተልኮልኛል።
ወደ እንደዛም አራት እኮ ወደ አራት ጊዜ ነው ያሳወቅናቸው ከሰኞ ጀምሮ እስካሁን አራት ያሳውቅናቸዋል። scheduled ብለውናል። እ፣ ያው እንግዲህ እያናገርናቸው ነው። የብዙ ደንበኞች ነው scheduled ያለው እና እያናገርናቸው ነው የሁላችሁንም እንዲያስገቡ ትንሽ ጠብቀን እሺ፣ ይስተካከላል። የሆነ ሰዓት ችግር ተፈጥሮ ስለነበረ ነው።
እሺ።
እሺ